አለ ጤና ይስጥልኝ። ሰላም ነው?
አለን አለን ደህና ከዊፕላስ ነው የደወልኩት
የት አልሽኝ ይቅርታ እ ዊፕላስ Solution።
እ፣ ይቅርታ አልተሰማኝም።
እሺ፣ ከዊፕላስ Solution የሚባል ድርጅት ነው የደወልኩት።
እሺ እሺ እ፣ ዊፕላስ እ፣ አንድ app develop አድርጓል እና እዛ ውስጥ ከተለያየ service እ፣ ይካተታሉ ከሀምሳ በላይ አንደኛው የእናንተ አይነት ሲሆን store ኣችሁን እዛ ላይ በነጻ ተመዝግባችሁ እንድታስ- እንድታስተዋውቁና እንድትገበያዩ ፈቃደኛ ከሆናችሁ እንድትመዘገቡ ነበር።
okay እሺ ምንድን ነው የሚያስፈልገው ለመመዝገብ?
እ፣ link ኡን ልላክልህ እና app ኡን አውርደህ ትመዘገባለህ።
እሺ ጫነላችሁ እሺ፣ መልካም፣ አመሰግናለሁ።